ጤና ይስጥልኝ ቤተሰቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
አብሮ ይስጥልኝ። ትናንትና የበላሁት ትኬት ነበርና እስካሁን ብሩ አልገባልኝም።
እ ትኬቱ አለ እጅህ ላይ?
አ- በስልኬ ነው የቆረጥኩት።
እሺ ከታች ላይ cashier code የምትላለች አይደለ? ክፍት ከሆነ ትኬቱ
እ?
ትኬቱ አ- አ- cashier code የምትላለች ታች ላይ መጨረሻ ላይ ይለው
hello።
አገኘኸው?
ያ- data አይሰራም። አንዴ መልስ የለውም።
እሺ አውጣውና እሱም መልሰህ ደውልልኝ።
እሺ